ሄሎ ሰላም ጤና ይስጥልን ቤተሰቤ አብሮ ይስጥልን። አሁን ደውዬ ነበር እሱን ተቋረጠ እያወራኋቸው ሰዓቱ ጠብቁ ላይ ይባላል እ መስፈሪያ ጠብቀኝ ላይ ነበር።
እሺ አሁን ምን የውጭ ዶላር ነው ዲፖዚት?
አይ በእንትናን አዲስ ሾፕ ነበርና እሺ ብሩክን አግኘው ብላይ ነበር እዚያ ሐዋሳ ላይ እኔ ሐዋሳ ነው ያለሁት እና እሺ አዲስ ዩዘር ይሰጣል ብላይ አሁን እኮ እሱን ታገኘዋለህ ደውለው ነበር አሁን እያወራሁት እኮ ታገናኘኝ ነው እሺ ስምህ ማን ነበር?
ብሩክ ብሩክ ብሩክ ብዙ ነህ አዎ ብሩክ? የት አዎ።
ሾፕ ነው? የት ሾፕ?
ሐዋሳ ነው ሐዋሳ ነው ትራንስፈር ላድርግለት ተስፍሽ ትራንስፈር ላድርግልህ እሺ አ-